hello ሰላም ሰላም ነው። order pin ኑ check እንድታደርጊልኝ ነበር። ሁለት order ነበረኝ።
እሺ እሺ፣ ንገረኝ። order ሰባ ሰባት ሀያ ስምንት እና ሰባ ሰባት ሀያ ሁለት
ሀያ ስምንት እና ሀያ ሁለት ሀያ ሁለትን አስተካክዬ ይልሃል።
ኧረ ተመለሰ እኮ ወደ ሀምሳ አምስት ሆነ ነበር አርባ አምስት ሆነ ድጋሚ።
እንዴት ነው እንደዛ የሚሆነው?
እንጃ እና አይ፣ እንደዛ ነው።
refresh አድርገው
refresh አድርገው። እሺ ያኛው ግን የለኝም።
ሰባ ሰባት ሀያ ሁለት ነው አይደል ያልከኝ? refresh አድርገው pin አድርጌ ይልሃለሁ። ሀያ ስምንቱን አይልሃለሁ።
እሺ ሰላም ነው።